hello ሰላም ጤና ይስጥልኝ ስትይ
ሰላም እንዴት ናችሁ? አለሁ።
አላ እ፣ ትዕዛዝ ነበረን እና ዛሬ አስታውሻቸው ብለው ነበር ለነገ እንዲመጣ okay ያው እስኪ ቁጥሮትን ይንገሩኝ ዜሮ ዘጠኝ አስራ አንድ አንዴ እሺ ትንሽ ጠብቅ ዘጠኝ አስራ አንድ ሀምሳ ሁለት እሺ ዜሮ አንድ ሀያ አምስት
ዜሮ አንድ ሀያ አንድ ሀያ አምስት ሀያ አምስት አዎ
ቅድስት በሚለው አዎ ምን ምን ነበር ያልመጣሉት
ቲማቲም እና ሽንኩርት
ሀያ ሶስት ለነገ የት ነው location ኑ
እ፣ ኢትዮ ቴሌኮም headquarter ፖስታ ቤት ያለው ማለት ነው ሚቶች ኢቲቴል በቃ እሺ ነገ ይመጣሉታል አስገባሉታል ኮንትሪ
እሺ እሺ መልካም ቀን እናመሰግናለን